ጤና ይስጥልኝ። ስፖርት ባኮም ለዳው አብሮ ይስጥልኝ። በቴሌግራም የላኩት ነበረ። ብዙ ቀን ይቆያል እንዴ?
መች ነው የላኩት?
በቴሌግራም የላኩት ቅዳሜ ነው።
በዚህ ስልክ ነው የላኩት?
አዎ ከጠዋት ያ ከቴሌብር የተቀነሰብህ message ላክልኝ ብሎ ነበረ። message ኡ አልነበረም። receive ግን ልኬዋለሁ።
እሺ ተላልፎለታል። መልስ ስናገኝ እናሳውቆታለን።
እሺ። አይ ይቀያል ወይ ብዬ እኮ ነው። እሺ፣ እሺ እሺ።